Hello ጤና ይስጥልኝ ዳላ አምቡላንስ ባኮ ምን ልርዳው?
ሰላም ነሽ? ይደርሳችኋል።
ከየት ወዴት ነው አምቡላንስ የፈለገው?
ስቀል- ስቀልድሽ ነኝ እኔ የአዲስ አበባ ልጅ ነኝ። እሺ
እኮ ይሄ አምቡላንስ አገልግሎት መስጫ ድርጅት ስለሆነ
እም፣ አምቡላንሱን ፈልገው ለሚደውሉ ሰዎች መስመሩን እያያዝ- እያያዝሽ ስለሆነ አምቡላንሱን ማትፈልጊ ከሆነ ባትደውይ ይመረጣል።
መገናኘት እንችላለን እኔና አንቺ?